ጤናስጥልኝ የኢትዮ ሴት መካከል በአኩምን ልርዳዎት?
ወደ ዱባይ ለመሄድ ፈልጌ ነበር።
እሺ ሙሉ ስም ማን ልበል?
ጽጌረዳ በላይ
የአያት ስም?
ደጀኔ
እድሜ?
ሀያ አራት almost ሀያ አራት ሀያ ሶስት አንድ ወር ነው የቀረው።
ያው ሀያ አራትም በለው በአዲስ አመት ስለሆነ።
ያ እሺ ሀያ የትዳር ሁኔታ?
አላገባሁም
ፓስፖርት?
አለኝ።
እሺ ወደ ዱባይ ለመሄድ ለምን ፈለጉ?
ለስራ እና ለተሻለ ለራሴ የተሻለ ነገር ለመስጠት
ማለት
ስራ ሰርቶ የራሴንና የቤተሰቤን ህይወት ለመቀየር በዚህ በአንድ ትሪፑ ማለት ነው።
oh just trip ብቻ ደርሶ ነው።
መልስ? አዎ ደርሶ መልስ።
ኦኬ እም ዱባይ ለማየት okay እሺ ያው እ፣ ስልክ ቁጥር አሁን የደወሉበት ነው የሚጠቀሙት?
አዎ
ዜሮ ዜሮ መጨረሻ አዎ
እሺ ያው መረጃውን ወስደናል። እ፣ ቲክቶክ ላይ ያው እም፣ በደንብ copy link share ያደርጉ እንደሆን እዚህ ላይ ያለውን information እና እዛ ላይ ያለውን አይተን በደንብ share ካደረጉ እና እዚህ ጋር ያለውን reason አስተያየተን ከሎቹ ጋር አሸናፊ ከሆኑ ያው እንደውላቸዋለን።
እሺ thank you እሺ እሺ ስለደወሉልን አመሰግናለሁ። መልካም ጊዜ